Hello Hello ሰላም ጤና ይስጥልን።
Hello Hello አቤት ኤልሳ፣ ከችፕችፕ ነበር የምንደውለው።
እ እ ከችፕችፕ ነበር የምንደውሉት።
ወይ
ይቅርታ order አድርገው ነበር ሶሲሶ አይደለ?
አ
ትላንት ነበር order ያደረጉት።
እ እ ትላንት ነበር order ያደረጉት።
አዎ አዎ አጠቃላይ ስንት ነው የ group ኡ? ስድስት ነው።
አዎ ስድስት መሰለኝ እንደዛ ነው።
Okay okay። ዛሬ መውጣት አልቻለም። ነገ ይመጣልዎታል። እሺ check Okay ዛሬ እሺ እሺ በቃ እሺ መልካም